ልጅ ሴትዮ በምን አባቷ ነው አልፈቅድም። መጧል መሰለኝ አልሄድም። አንጋ ምን ትሰራለህ?
ሄሎ ሄሎ
ሰላም ነው። ደውዬ መልሼ ነበር።
ደ- ደወልኩለት። እሺ አዎ እኮ ላረጋግጥ ነው የደወልኩሽ። ከአንድ ሰብሪና አልመጣልንም። በቃ ወይ ብሩን ትመልሱ ነው እናት because exactly ዛሬ ዛሬ ሳምንት ካዘዝን ነው በብሩ ሁሉም ሁሉም product አልመጣም።
አይ ሁሉም product ሳይሆን ድንቹ ብቻ ነው ካዘዝነው ውስጥ ድንቹን አልመጣም።
ያልመጣው ድንቿ ብቻ ነች።
ያልመጣው ድንች ብቻ ነው። አዎ የት ነበር location ኡ?
ቃሊቲ ቃሊቲ prison
ስለዚህ ብሩ ነው የሚፈልጉት ወይስ አዎ product?
በቃ ብሩ አይ ብሩ ይመለስ ለመሰለኝ ብሩ ሁሉም ይመለስ።
የተሳቀ ብር ስለሆነ okay።
ብሩ ይመለስልን። ሰማንያ ምናምን ነው መሰለኝ ይመጣው አዎ እንደዛ ነው።
በቃ እሺ እሺ እናቴ፣ እሺ መልካም እሺ እሺ ቻው